ሄሎማ ደገስ አብሮለን ይሰማኛል።
ቅድም ደውዬልሽ ነበር። አንቺ ተወኛ ያወራሁት ታላቅ ብቻ ሎኬሽን ተሳስቶ ምናምን ብዬሽ።
እሺ ነበረ ምን ነበር ሎኬሽን ተሳስቶ?
አዎ ስመርጥ ሎኬሽን ተሳስቼ ነበር እና የድራይቨሩን ስልክ ሰታኝ ነበር እና ደውዬላት እሱን አላውቅም አለኝ። ቸርቸር ነው ለእኔ ደግሞ የምፈልገው ቸርቸር ነው።
እርሶ ነበር የሞሉት?
እኔ እንጃ ምናምን ያለ አካባቢ ነው ይላልኝ ብሎኝ ማለት ነው። በኋላ ላይ ሳየው ያለውበትን አካባቢ ነው የሞላው።
ሲስተሙ ለምስደሆነ ወደ ሱማሌ ተራ ነው የወሰደው።
ወደ እሱ ያሉ ቸርቸር ነው አይደለ?
ቸርቸር ነው ምን አለ?
አይ እኔ አላውቅም። ገና እንትን እያልኩ ምን አለኝ በደንብ ባውራምልኝ።
እሺ ላውራውና መልሼ ልደውልዎት። ቸርቸር ነው አይደለ ያሉት? ቸርቸር ቲፒኦ ነው ወይስ መልካ?
አዎ ቲፒኦ መልካ እሺ እሺ እሺ መልሼ እደውላለሁ። እሺ እሺ እሺ